ሞገደኛ ሽንጥሽ ፈረሰኛ አጀብ ውበትሽ አይንሽ ጥበብ ይደንቃል የቁንጅናሽ ይዘት አካልሽ ያፈራ ተጠንቆ ተጨንቆ ገዳሽማ ተጠቦ ተጨንቆ ገዳሽማ እንግዳ ነኝ እኔ ለአገሩ ብቸኛ በፍቅር እንዳንቺ የኔ አቆምኝ ጓደኛ የመዋደዳችን የፍቅራችን ጅምር እንደው ጤናችን መጨረሻው ይሁን እንደው ጤናችን መጨረሻው እንቡት ቄረዳ የተከበበሽ አየሁሽ በፋፉ ሰዎች ሲቀስሙሽ የውበትሽ ጮራ ኮከቢ ደምቃ የአክላትሽ ማማ ከፀሐይ ይልቃ ከቤት አሸፍቶኝ እኔ ያስከበለለኝ የፍቅር አዙሪት ከደጇ ላይ ጣለኝ ድፍን ዓመት ሙሉ ስንከራተትላት ወዶ ለመሸነፍ ደስ ይበቃሉላ ወዶ ለመሸነፍ ደስ ይበቃሉላ ጉንጉት ጽጌረዳ የተከበበሽ አየሁሽ በአፋፉ ንቦች ሲቀስሙሽ የውበትሽ ጮራ በኮከቢ ደምቃ እያከላትሽ ማማ ፀሐይ ይልቃል Hey, hey, hey. Hey, hey, hey. የንጋት ጨረቃ ውበት የታደለች ውበት የታደለች ወደ የናፈቃት ሲያስባት ካልቀረች ሲያስባት ካልቀረች ለኔ ውብቴ ድሃ መጽናኛ ነበር መጽናኛ ነበር እንግዲህ ይበቃል ሁሉም ነገር ይቅር ተስፋና ምኞቴ አንቺን ማግኘት ነበር አንቺ ወዲያ ሕይወት ምን አለም ያምረኛል የተለየንሽ ዕለት ሞትን ያስመኘኛል የተለየንሽ ዕለት ሞትን ያስመኘኛል ሄይ ሄይ ሄይ ሄይ ሄይ ሄይ የንጋት ጨረቃ ውበት የታደለች ውበት የታደለች ሆዴ የናፈቃት ሲያስባት ካልቀረች ሲያስባት ካልቀረች ለኔ ውብቴ ድሃ መዝናኛ ነህ መዝናኛ ነህ የፍቅር ስሜት የሙዚቃውን ጣዕም ከአንቺ ጋር ያለው ደስታን አላጣም ለጎጆዬ ኩራት ሻማዬን ካገኘው ገላሄለ ኩሼ አብርቼ ኖራለሁ ገላሄለ ኩሼ አብርቼ ኖራለሁ